ነገሬ ካንተው ጋር ነው ኢየሱስ ትግሌ ካንተው ጋር ነው ትግሌ ካንተው ጋር ነው ኢየሱስ ትግሌ ካንተው ጋር ነው በረከትን እስክትባርከኝ ትግሌ ካንተው ጋር ነው ኢየሱስ ትግሌ ካንተው ጋር ነው ሌሊቱ እስኪያቅላላ የሞጥኝ የምል ስሜንም ለውጠ እስራኤል እስክትለኝ ትግሌ ካንተው ጋር ነው ኢየሱስ ትግሌ ካንተው ጋር ነው እኔም ላንተ መሰውያን እስከምሰራል ትግሌ ካንተ ጋር ነው ካንተ ጋር ኢየሱስ ትግሌ ካንተ ጋር ነው ትግሌ ሁልጊዜ ትግሌ ካንተ ጋር ነው እታገላለሁኝ በረከትን ልከህ እስክትባርከኝ
የእስራኤል አምላክ ተብለ ተጠራ እኔ ለውጠኸኝ ለክብርህ ስራ ምስጋናዬ እንዲሆን ሁሉን ስለመቻል ኃይሌን ሰባብረኸው ታማኝ እስኪሆንል ትግሌ ካንተው ጋር ነው ትግሌ ኢየሱስ ትግሌ ካንተው ጋር ነው ትግሌ ሁልጊዜ ትግሌ ካንተው ጋር ነው ትግሌ ኢየሱስ ትግሌ ካንተው ጋር ነው እስክትባርከኝ በበረከት ሸለቆ በቤተ ክርስቲያን ደጅህን በመጥናት ሳልሰለች ማንኳኳት እምባዬ ታብሶ መሻቴ እስኪፈጸም አለቅህም ዛሬ ብትታገለኝ ትግሌ ካንተው ጋር ነው ትግሌ ኢየሱስ ትግሌ ካንተው ጋር ነው ትግሌ ሁልጊዜ ትግሌ ካንተው ጋር ነው ትግሌ ኢየሱስ ትግሌ ካንተው ጋር ነው እስክትባርከኝ ሹልዳዬ ተወግቶ እግሬ ቢያነክስ እታገሳለሁኝ ከቶ አይጎዳኝ ብቻ የቤት ውስጥ በረከት ትምጣ ከከበበኝ ጥላት ነፃ እንድወጣ ትግሌ ካንተው ጋር ነው ኢየሱስ ትግሌ ካንተው ጋር ነው ትግሌ ካንተው ጋር ነው ኢየሱስ ትግሌ ካንተው ጋር ነው በረከትን እስክትባርከኝ ትግሌ ካንተው ጋር ነው ኢየሱስ ትግሌ ካንተው ጋር ነው ሌሊቱ እስኪያቅላላ የሞጥኝ የምልህ ስሜንም ለውጠ እስራኤል እስክትለኝ ትግሌ ካንተው ጋር ነው ኢየሱስ ትግሌ ካንተው ጋር ነው እኔም ላንተ መሰውያን እስከምሰራል ትግሌ ካንተ
ካንተ ጋር ነው ካንተ ጋር ኢየሱስ ትግሌ ካንተ ጋር ነው ትግሌ ሁልጊዜ ትግሌ ካንተ ጋር ነው እታገላለሁኝ በረከትን ልከህ እስክትባረክ